ቋንቋ አልችልም። ሶማሌ ሶማሌ ኦሮምኛ አትችልም?
ኦሮምያ አልችልም አልችልም። ሶማሌ የለም።
ሶማሌ የለም።
አይ እንከ አዋ ልጉ ሸጊ
ሄሎ
ሄሎ ሄሎ፣ ሰላም ጤና ይስጥልን።
አብሮ ስትልን ሰላም ነው።
አለን አለን። ቤት ቤት ነው።
አዎ ቤት አሸንፏል መሰለኝ።
እሺ
አሸንፏል፣ ብር ተይዞበታል። እና እሺ፣ ዊዝድሮ ብሎ ነው አይደለ?
እ?
ዊዝድሮ አድርጎ ነው አይደለ?
መሐትሽ ነሽ መሐል ይላል።
እሺ፣ ስልኩን ንገሪ።
ቤት ቤት ስልኩን አዎ፣ የቤት ቤት ስልክ ንገሪ።
የተጫወተ ስልክ አዎ፣ የምትጫወትበት። አዎ፣ ዜሮ ዘጠኝ ስንት ጊዜ ነው እዛ የምጠየቀው? በእናትህ ዜሮ ዘጠኝ እሺ
አ፣ አስራ አራት እሺ
ሀምሳ አምስት እ
ስልሳ አራት ስልሳ ስምንት
ደውለህ ነበር እንዴ ጠዋት?
አዎ ስንት ጊዜ ነው ደውልሽ? እሺ አለኝ ብሎ አ፣
አይደለም ለ Santim Pay እኮ የምናሳውቀው እና እነሱ ደግሞ transaction ስለበዛባቸው ለዛ ነው የቆየብህ።
ሄሎ ምን አልሽኝ?
transaction ስለበዛባቸው ነው Santim Pay የቆየበት። እና ስንት ብር ነው? ስንት ብር ነው?
ወይ ምሳ ወይ ምሳ ሶስት እና ሶስት እንደገና አራት እና አራት
ሶስት መቶ ሶስት መቶ
አራት መ- አራት መቶ አራት መቶ
okay፣ አራት መቶ ብሩ ገብቶለታል።
እሺ አራት መቶ ብሩ እንዴት መሰለሽ የገባው?
አ ቆይ check ላድርግልሽ።
አየ
ወደ ቴሌ ብሩ ዜሮ ዘጠኝ ሀምሳ አንድ አስራ ሁለት ሀምሳ አራት ሀምሳ ሶስት ላይ ገብቷል።
ቶሎ እ፣ እህቴ
አራት መቶ ብሩ ወደ ቴሌ ብር ዜሮ ዘጠኝ ሀምሳ አንድ አስራ ሁለት ሀምሳ አራት ሀምሳ ሶስት ገብቷል።
አይ፣ እሺ አይ አ፣ ሶ- ሶስቱ ሶስት መቶ ብሩ ግን pending ላይ ነው ያለው። ለሳንቲሞ pending ላይ ነው ያለው።
እንጂ ነው አዎ፣ እንደዚያ አዎ፣ ስለዚህ ለሳንቲሞች ያሳውቅልህና
እ?
እነሱ ለሳንቲም ያሳውቅልህና manually እንዲገባልህ አድርጋለሁ።
ምን አልሽኝ እህቴ?
ለሳንቲም ያሳውቅለትና
አዎ manually እንዲያስገቡለት እነግረዋለሁ። ግን ትንሽ ይጠብቀን እሺ፣ ብዙ transaction ስላለ ነው።
እሺ እሺ እህቴ እሺ አባ።
እሺ በጣም ነው አመሰግናለሁ።
እሺ አመሰግናለሁ።
አፈር